ጤና ይስጥልኝ ዋሽንግተን ኩና ማዕከል
እንትን ፈልጌ ነበር። የቡልቡላ ኮ- contact center ነው ወይስ አይ አይደለም የቡልቡላ ልስጥዎት የቡልቡላን?
እሺ ዜሮ ዘጠኝ
okay ቆይ አንዴ። እሺ ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት
ሰማንያ ስምንት ዘጠና ስምንት ድጋሚ አይደለም እ?
ዜሮ እ? እ?
ዘጠኝ ሰማንያ ስምንት አሉ አይደለም እሺ ዘጠና ስምንት እሺ ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት
ሰማንያ ስድስት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት okay ሰማንያ ስድስት ሰማንያ ስድስት አዎ እሺ እሺ thank you እሺ